Hello ጤና ይስጥልኝ ሳምንት ነኝ።
አብሮ ይስጥልን ደንበኛችን ከአሪፍ ፔይ ነበር ምደውልሎት።
እሺ እሺ ደንበኛችን ምናልባት የአሪፍ ፔይ POS machine ላይ ያጋጠመው ችግር ካለ ለመጠየቅ ነበረ።
እስካሁን ምንም የለም። እንግዲህ አጋጣሚ ካለ መልሼ ታውቅ እሺ ደንበኛችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውላ ያሳውቁን። እሺ ደንበኛችን ቀን ይሉት
እናመሰግናለን። ሄሎ ጤና ይስጥልኝ ቻናል ሰሜን